ጤና ይስጥልኝ። DMC Real Estate DMC Real Estate ከ WePlus Solution ድርጅት ነው የደወልኩት። WePlus Solution Provider ላይ ተመዝግቦ ነበር አገልግሎት ለመስጠት። እሺ አሁን ስራ ስለጀመረ እርሶም ኦንላይን ላይ ሆነው ከተጠቃሚዎች ጋር በመገናኘት እ፣ ስራውን መጀመር ይችላሉ። በተጨማሪም WePlus Solution User የሚል አለ። እሱን አውርደው የእርስዎን ድርጅት ማየት ይችላሉ። application ኑ ላይ ከአርባ በላይ የተለያዩ service ኦች፣ እ፣ የትራንስፖርት አገልግሎት ሶስት መቶ ሀምሳ game ኦች አሉ። እነዚህ መጠቀም ይችላሉ። አሸናፊ የሚያደርጉትንም referral code ማግኘት ይችላሉ application ኑ ላይ። እሺ፣ አመሰግናለሁ። መልካም ቀን።